ተበቃኝ ያዝ ያዝ ተበቃኝ የቀረው ቀርቶብኝ እህቴ ያንቺ ልጅ ያዝ ያዝ ተበቃኝ ያዝ ያዝ ተበቃኝ የቀረው ቀርቶብኝ የመቀነቴን የወገብሽን ልክ የወገብሽን ልክ እኔ እንደባወቅኩት ከእንግዲህ ሰዋ ልክ እመጣለሁ ብለሽ ምነው ዘገየሽ ምነው ዘገየሽ ተናፈቅኩኝ ብለሽ ኋላ እንዳትረሽ እህቴ አንቺ ልጅ ያዝ ያዝ ተበቃ አርጊኝ ያዝ ያዝ ተበቃ የቀረው ቀርቶብኝ ፍሬውም ይቅር አይ በጠር ያምራል አይ በጠር ያምራል ብራምባር አልቦውም ቢቀር ልቤ መርጧል መኳኳሉ ቀርቶ እንዲያው አንቺን ብቻ እንዲያው አንቺን ብቻ ሲያክነፈንፍ ያምጣሽ ከቤቴ ዳርቻ እህቴ ያንቺ ልጅ ያዝ ያዝ ጠበቃ አርጊኝ ያዝ ያዝ ጠበቃ አርጊኝ የቀረው ቀርቶብኝ እህቴ ያንቺ ልጅ ያዝ ያዝ ጠበቃ አርጊኝ ያዝ ያዝ ጠበቃ አርጊኝ የቀረው ቀርቶብኝ ከከንፈሯ ደጃፍ ዋይና ማይ ከጥርሷ የዋለው ዋይና ማይ የእጇ ላይ መፋጫ ዋይና ማይ እጃ ምን እንዳለው ዋይና ማይ አፈካው አፈካው ዋይና ማይ አፈካው በእጁ ዋይና ሰብራ ብትፍቅበት ዋይና ማይ ወይራ ለምንጩ ዋይና ማይ ዋይናማ ዋይናማ የኔ የኔ ማር የኔ ባ ዘንግነው ወገባ ጥፋቱ ከኔ ነው ዋይናማይ አትምከሩ ተዋት ዋይናማይ ውበት ጸዳል ብዬ ዋይናማይ ስላቀማጠልኳት ዋይናማይ ኧረ ተዋት ተዋት ዋይናማይ ያይልባ ይድረስ ዋይናማይ ተመክራ ካልሆነ ዋይናማይ ተምራ ትመለስ ዋይናማይ ዋይናማ ዋይናማ የኔ የኔ ስም ወይንቶ ለምጣራ ጫውትሽ አባይ ከምንጩ ከመስኩ ላይ አለች ይሉኛል ቆንጆ አደይ አባይ ወደ እኔ ተውረድ ውረድ ያቅበጠብቃል ቆንጆ ሲወደድ አባይ ነህ ዋሉኝ ቤቷ አባይ ነህ ዋሉኝ ልጇን ናፍቆሻል ድረሽ ከብሬ ልቤ ናፍቆሻል ድረሽ ከብሬ ልቤ ናፍቆሻል ልቤ ናፍቆሻል ልቤ ናፍቆሻል ልቤ ናፍቆሻል ልቤ ናፍቆሻል